ጤና ይስጥልኝ። የሰበር መረጃ ማዕከል ባኮም ለርዳው
ከመቀሌ ወደ አዲስ አበባ በረራ ፈልጌ ነበር።
ከመቀሌ ወደ አዲስ አበባ ሄሎ፣
ሄሎ፣
ከየት ወዴት ነው ያሉት?
ከመቀሌ ወደ አዲስ አበባ ወደ አዲስ አበባ ለመቼ ነው የፈለጉት?
ለነገ።
አንድ ሰው ነው?
አዎ
እሺ፣ አንድ ደቂቃ የነገ ጠዋት ሶስት ሰዓት ከአስር አለ።
እሺ።
ከዛ በኋላ ከሰዓት በረራዎች ናቸው ያሉት።
ከሰዓት ስንት ሰዓት?
ከሰዓት እ፣ ከሰዓት ስምንት ሰዓት ከሩብ አለ
ስምንት ሰዓት እ፣ ነው።
ለስምንት አስር ጉዳይ
እሺ።
ከዛ በኋላ አስራ አንድ ሰዓት ከአስር አስር ሰዓት እና የማታ በረራ ነው ያለው የማታ አንድ ሰዓት ተኩል
እሺ እስከ ጠዋት የሚመቸው ከሆነ ተክል አድርገውና የጠ- ወይ የጠዋት ወይ ከምሳ ሰዓት ላድርግ መልሼ ልደውል።
ይቻላል። መልሶ ይደውልልን።
እሺ